ጤና ይስጥልን አሊባባ።
Hello ጤና ይስጥልን።
የሆነ መኪና ያ ማስታወቂያ አይቼ ነበረ
እሺ፣
አለ እንዴ?
ምንድን ነው? ምን መኪና ነው?
እኔ ያየሁት እንትን compact ያሪስ ነች፣ እንደዚህ አይነት ነገር ቡኒ ያሪስ compact አለን። ሁለት ሺ አስር እና ሁለት ሺ ስድስት አለን።
ሁለት ሺ አስር እና ሁለት ሺ ስድስት አዎ ሁለት ሺ ስድስት ስንት ነው ያየሁት ዋጋው?
ሁለት ሺ ስድስት
ዋጋቸውን ንገሪ።
አስራ ሰባት ከሀምሳ
አንድ ሚሊዮን ሰባት ሀምሳ ሺህ አዎ
እሺ ያኛውስ?
ሁለት ነጥብ ሁለት
አዎ የቱ ጋር ናችሁ ግን?
እኛ የምንገኘው መስቀል ፍላወርና ፓስተር እንገኛለን። ሁለት branch አለን።
አንዱ የት ነው ፓስተር?
አዎ ፓስተር አደባባይ ፊት ለፊትና መስቀል ፍላወር የምንገኘው።
የመስቀል ፍላወር ይቀርበኛል። እሺ እደውልና መጥቻ ያለሁ።
በቃ ሲመጡ ይደውሉልን። እሺ አባት እሺ እሺ